አንቺ ቅናተኛ ቅናት አታልምጂ በሌለኛ መሪ ከሰባት አታግቢ ተጠራጥሮ ትዳር ኑሮ መች ያሞቃል የቀናም ያስቀና ሁሉ ቤት ያፈርሳል አንቺ ቅናተኛ ቅናት አታልምጂ በሌለኛ በል ከሰባት አታግቢ ተጠራጥሮ ትዳር ኑሮ መች ያሞቃል የቀናም ያስቀናል ሁሉ ቤት ያፈርሳል የልጅነት ወዝሽ አደየ መሰለ ሆን ብለሽ ባትቀኝ እድሜሽ መች በደለ ለራሴ ነው እንጂ ላንቺ ስል ቅናልኮ ደርሰሽ አትነጂ በሚሆን በማ ደርሼ ብመጣ ከዘመዶችሽ ያስቆጣሻል እንዴ ይስማሽ ወይ ነዴ እንድጠላ ነው ወይ ቤቴን በጭቅጭ ከያታሳስቢ እንዳረግ ምን ፍለጋል ዳኻ ምን ሻለ ሰብኝ ግግ የምጓጓው የለም አኻ አንቺ ሳይጎልብኝ የተፈጥሮ ብርቻን አኻ ቀናት ያዘዘበት ግግ ደርሶ ለሰው እንዴት አኻ ተኝቶ አይለጋለት እጅግ አምኜሽ ገባሽ ወጣሽ ባለሽ ንቄሽ እኔን ተከታተሽ ተርተሽ ላትቺ ቅናትሽ የት አንቺ ቅናተኛ ቅናት አታልምጂ በሌለኛ በል ከሰው አባታቂ ተጠራጥሮ ትዳር ኑሮ መች ያሞቃል የቀላም ያስጠላ ሁሉም ቤት ያፈርሳል መቾታኝ መቻልኩኝ አትቆጣጠሪ ስሰርቅ እንደትያስ ብዙ አትመርምሪ ስሜትና ፍቅሬ ሳይቀዘቅዝብሽ ቅናትን አመጣው ጠረጠረ ልብ ያንቺ ቅናት እንጂ ቤቴ መቼ ገባ ይሄ ልቅና ማለት እንዳያከፋ በደምሽ ተለይቶ ቀናት ተኖረብኝ እኔስ ዳርሽ ይብላይ ለወንድ ቀና ያሳስብማ ቀናት የሰባለ ትክክ ምቀኛ ያደርጋል አሃ ዘልቆ በጎረቤትህ እንኳን ለኛ ጎጆን አሃ ጥላት ለኛ ትዳርግግ የፍቅር ጨልቅ ነው አሃ ለአዳም ልጆች አዳርግግ ላንቻለኝ ፍቅር ሳላጎልነቴ ቀናት ይወዳብኝ ቤቴ ቤት እንዳልል ቤቴ